ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከእኔ እባክዎ የምንወደው
sister እንትና ወራቤስ ቲቪ ወራ ቴሌ ብር የላከው ግን ስም አል- አልገባም ሳም
እሺ አሁን ይሄን- አሁን ነው እንትን ያልከው
እ, አሁን አሁን ነው?
የተላ ያ አሁን ነው አሁን ነው የላከው አዎ እሺ ይሄን የቤት ቤት ቁጥር አባ አዎ ይሄ ቁጥር ነው እሺ ስንት ብር ነበረ አባት አስ- አስር
እሺ አዎ
እሺ confirmation ስለሚያስፈልገው ነው እሺ አንድ account ን check ላድርገውና confirm ይደረግልሃል እሺ አባቴ እሺ አሁን አረ- አድርገው በእናትሽ አሁን እኮ ጠብቅ አንዴ አባቴ check ያረኩት ነው ጠብቅ እሺ፣ እሺ አንዴ እሺ፣ መስመር ላይ እሺ።
ጠብቀኝ እሺ እሺ እና- እሺ አመሰግናለሁ እሺ እሺ የሚገባበት የቴሌ ብር ቁጥር አስራ አምስት አስራ ስድስት ዜሮ ስድስት አስራ አንድ ነው አዎ ቴሌ ብር አካውንት አዎ
እሺ ከቤት ቤት account ወጪ ተደርጎ ወደ ቴሌ ብር account ገብቷል እሺ አባቴ እሺ እሺ እሺ እናመሰግናለን ስለደወልክ መልካም እሺ አመሰግናለሁ እሺ እኛም እናመሰግናለን እሺ